ሁሉ ተሳክቶልን ጌታ ሆይ አይተናል። ጠፍተዋል ተብለን ባንተ ኃይል በስተናል። የምሕረት ጌታን ከቶ አትለወጥም። ድንቅን የምትሠራን አምላክ መድኃኔ ዓለም ድንቅን የምታደርግ አምላክ መድኃኔ ዓለም ተሳክቶልን ጌታ ሆይ አይተናል። ጠፍተዋል ተብለን ባንተ ኃይል በስተናል። የምሕረት ጌታን ከቶ አትለወጥም። ድንቅን የምትሠራን አምላክ መድኃኔ ዓለም ድንቅን የምታደርግ አምላክ መድኃኔ ዓለም ሞት አዋሽሮ የሚታደግ ነፍሴን ጉልበቴን አጽንቶ የሚያሳርፍ ልቤን ኃይል ይወጣል ከርሱ የሚያቀል ሸክሜን ልጁ ሆናለው ለውጦ ታሪኬን የእግዚአብሔርን ሥራ ማዳኑን መስክሩ። አላዛር ይነሳል ይፈታል ከፈኑ። በደረቁ አጥንቶች ሕይወት የሚዘራ ማነው የሚመስለው በማዳኑ ሥራ? ጠጠሩንም ጣልነው በስምህ ምርኮውን በዛልን አገዘን ክንድህ ጉልበቱን ተማምኖ ቢፎክርም ጠላት ከእግራችን ስር ጣልከው የዘላለም አባት መገፋቴን አይቶ አቅሜ ደከመ፣ ኃይሉን አሳያቸው እኔን እያከመ። ባህርን እንደግን ማቆም የሚቻለው ኤልሻዳይ የሆነ ጌታ እርሱ ብቻ ነው።